እኔማ ብዬው ነበር እምቢ አለ ጉልበተኛው። እንዲህ እንዲህ አለ ጉልበተኛው። ሄሎ ሄሎ ሰማንያ አንድ ሰማንያ ስምንት ሊንችስቶን ሆምስ ደውሎ ነበር። ሄሎ አዎ፣ ትንሽ ይቆራረጣል። እስኪ ቆይ በሌላ ስልክ